ሄሎ
ጤና ይስጥልን ደንበኛችን
ሄሎ ከቪዛ ኢትዮጵያ ጥሪ ማዕከል ነው የምደውልልዎት።
እሺ
መስመር Hello።
ላይ አሉኝ?
አለሁ እሺ ሰሞኑን ለደንበኛ SMS የቢጂአይ መለያ ቁጥር እየላክን ነበር። SMS ኡ ደርሶታል text ኡ?
አ- አልደረሰኝ እሺ ልንገርዎት ያዙት
እሺ
አርባ ዘጠኝ
እ፣ ቆይ አንዴ ቆይ አንዴ እሺ